ማድረግ ነበረ።
ቤት ዲቦራ ነኝ። እባክዎ ምን ልርዳው?
ሰላም ነው እናት አለን እግዚአብሔር ይመስገን።
አሻርክ ወደ ቼክ እንድታደረግ ሊፈልግ ይሄን እሺ ንገረኝ።
አስራ ሁለት አስራ ሁለት
ዜሮ አራት እሺ
ዜሮ ዘጠኝ ሰላሳ
አስራ ሁለት ዜሮ አራት ዜሮ ስድስት ሰላሳ ዜሮ ዘጠኝ ሰላሳ እሺ ሌላ
ሄሎ፣ አቤት።
እ የዛሬ ጨዋታዎችን ማለት ያልተካሄዱ ግን ሶስት ሎስት ነው ሶስት ጨዋታ ወጥቷል እስካሁን ባለው እሺ ስንት ትመጣለህ ያለች?
ስንት ሶስት ቲም ይጣለኝ?
አለክ? እ ሌላ ሌላ የለም።
ስንት ምን ይጣል ያለ እሺ ስንት ሲም ነው የጣለኝ?
እሺ ሶስት ነው። እሺ እሺ እሺ እናትዬ እሺ
አይ